hello ጤና ይስጥልኝ።
ሰላም Flintstone ነው አይደለ? ደህና አደራችሁ?
ልክ ነው። እግዚአብሔር ይመስገን። እንደምን አደሩ?
እንትን ፈልጌ ነበረ እንትን ብር ማስገባት ፈልጌ
okay
የ client ኣችን ስልክ ብደውል ብደውል አነሳም አለኝ እና okay። ቤት ከዚህ በፊት ገዝቶ አዋሬ ተመዝግበናል። አዎ okay። ስሞትን አዋ አዋሬ ራሄል ስለሻ ይለኝ።
ስለዚህ አሁን ስልክ ልስጦት ወይስ?
አዎ ስልክ ከሰጠኸኝ አብሪ ስጭኝ ስልክ ልጻፍና ስልክ ልስጦትና ጠይቋቸው collection room ልስጦት።
አዎ okay። በሞባይል ነው
የቢሮ ስልክ ነው የምሰጡት።
የቢሮ ስልክ እሺ፣ ቆይ አንዴ ማስታወሻ ላይ ያዝ። እሺ እሺ።
ችግር ዜሮ ዜሮ አንድ አንድ
ዜሮ አንድ አንድ ስምንት ሀያ ሁለት ስምንት ሀያ ሁለት ዜሮ አንድ ሀምሳ
ዜሮ አንድ ሀምሳ እሺ። አመሰግናለሁ።
እሺ